ሰላም ነኝ።
hello ሰላሳ አምስት አስራ አንድ hello ሰላሳ አምስት አስራ አንድ
ምን ነበረ?
ሰውየው ይውጣ ብሎኝ እኔም ተመልሻለሁ። እንትን የለኝም ያለ ውስጠኛው ማሸጊያ የለኝም ይውጣልኝ ንገራቸው። ውስጠኛው ማሸግ የምግቡ ማሸጊያ የለኝም ይውጣ ብሏል። ልደውልላት ነበር አለ።
ማን ነው? ምግብ ቤት?
አዎ እሺ በቃ እሺ። ያን ልደውልላቸውና እደውልልሃለሁ አባ።
እሺ እኔ ተመልሻለሁ። ዞሮ ዞሮ አውጭልኝ እሺ እሺ